hello አትክለኝ ሰላም ነው አለሁልህ።
እኔ ብለኝም ነበር ከፒዛ ሀት ገብቶብኝ ነበር እንድታወጪልኝ ነበር።
ንገረኝ order number ኡን።
እሺ ሀምሳ አራት ዘጠና ዘጠኝ ሀምሳ አራት ዘጠና ዘጠኝ ወይ አንድ ቆይ ክፈትልኝና ሀምሳ አራት ዘጠና ዘጠኝ አይደለ?
አ አ
አ አ ክፈትልኝና እንደ እሺ እሺ
ሀምሳ አራት ዘጠና ዘጠኝ ነው ያልከኝ?
አ አ
place ነው ፒዛት አ ከፒዛ ሀት አዎ ፒዛ ሀት የትኛው ብራንች?
እ እ
ፒዛ ሀት የትኛው branch? ወይ አይሰማም የትኛው branch ነው ፒዛ ሀት?
ሰሚት ሰሚት ፒዛ ሀት የትኛው branch? ሰሚት እሺ፣ አ እ
ስም ማነው? ይሰማኛል።
ሀብታሙ ሀብታሙ ሀብ-
ሀብታሙ
ሀብታሙ ደበበ
አንተ ላይ የለም order ኡ። ሀብታሙ አንተ ጋር የለም order ኡ።
እሷን order ኡ አንተ ጋር አይደለም። አዎ check አድርገው።
እሺ እሺ እኔ ጋር ግን የቆጠረ ነው